ሄሎ ጤና ይስጥልን ፒስት ቤት
ሰላም ጤና ይስጥልኝ አለን አለን ሰላም ነው አለን ከውብሸት ሾፕ ነበር የምደውለው እሺ እሺ ምን ነበር
ጉንዶይን ብራንች እየሰራን ነበርና እሺ ስፒኗን አስገቡልን ብለን ነበር አልተራሮ ያሏ አለች ስፒኗ ጭማሪ ትግባልን ብለን ነበር
ኦኬ እንትን አሳውቃችሁ ነበረ አው ቴሌግራም ምናምን ፎቶ ልኮላችሁ ነበርና የ hardware ID ው ደግሞ አራቱ ጨዋታ አንድ ላይ ያለበት አለ አይደል? hardware ID ው ጋር game ኡ አሃ እሷኝ የትም አብራ ትጨመርልን hardware ID ው ብለን ነበር።
OK እሺ አውርታችሁ ነበረ supervisor ኦቹም
አይ I think ጓደኛ ያወርቷቸው ነበር እና text አሁን ተልኮላችኋል። ሰብሊም እያወራቻቸው ነበር።
እሺ
እስኪ ሰ- ጉንዶይን branch የሚለውን እይልንና hardware ID ዋ እሺ አንዴ ላስተላልፈልህና እሺ
ሄሎ
ሄሎ አቤት ሰላም እንዴት ነክ ጤና ይስጥልኝ አለን እግዚአብሔር ይመስገን ማልበት
እ፣ ውብሸት shop ነው የምደውለው።
እ
ከውብሸት shop ነው የምደውለው።
ውብሸት ከውብሸት shop እሺ
እ፣ የጉንዶይን branch አሁን እየከፈትኩ ነበርና እየከፈትኩላቸው እህ
በጨዋታው ላይ game ኡ ጋር hardware ID ው ላይ እንትኗ አልተጨመረችልም። እሺ፣ spin ኗ የድሮዋ spin ማለት ነው። ultra royal ዋ ብቻ ነው ያለች።
OK ቆይማ እንዴ የት shop
ጉንዶይን ጉንዶይን፣ ጉንድር የሚል አዎ አዲስ።
ባንድ ጠብቀኝ እሺ መስመር ላይ እሺ
ግን ይቅርታ እንደዛ የሚል shop የለም እኮ
አዲስ ነው አሁን እየከፈትኩላቸው ነው።
አ፣ ገባኝ ከዚህ በፊት ተከፍቶ ነበር እኛ ጋር
ጉንዶይን shop እ
አዎ ተከፍቷል።
እስኪ ሰብለን ታናግረታለህ ወንድም ይቅርታ እ፣ አዎ።
ሰብ- እሷ ሰብለን እኮ እንድታናግረን- አናግረታለሁ።
እ፣ አይ ገባኝ አይ እሷ እንድታናግረን ብዬ ነው ምክንያቱም ጉንድር የሚል shop የለም የተከፈተ እዚህ እና
OK ሰብለን ታናግሪስ ላርግሽ?
እ፣ እ፣ እንደዛ አድርግ እኔ በ- brother ሯ ነኝ እም፣ ገብቶኛል ውብሸት ነክ
በይዋ የውሸት ወንድም ነኝ እኔ እና እዚህ shop እየከፈትኩላቸው ማርቆስ ነኝ።
ገባኝ ና- ያው ግን አይ አሁን ባልከኝ ስም shop ኡ ቢኖር ኖሮ ችግር የለውም ግን በጉንዶይን የሚል ስም የለም።
ጉንድር የሚል የለም እንደዛ እሺ፣ አዎ።
በቃ።
የ virtual ነው አይደለ እያልከኝ ያለው Golden virtual Best Betting አዎ አዎ አዎ አዎ
normal ጉንድር የሚል የለም። እስኪ more እሷን ታናግረና አዲስም ከሆነ check አድርገን የ Golden ግን አይደለም እ የ Golden Betting ሳይሆን የእንትን የ Best Betting ገባኝ። Best Bet ሆኖ አ፣ እናንተ የትኛውን ነው የምታጫወቱት?
ይሄ ይሄ በዲሻ ጃር የሚባለው አይደለ Golden Race የሚባለው አ በዲሽ አ በዲሽ ምናምን አራት game ያለበት አለ አራት አይደለ?
game ያለበትን አዎ አዎ አ አዎ ገብቶኛል። አይ እሱን በ hardware ID መላክ ትችላላችሁ አይደለ? online TV ጋር መክፈት ፈልገው ዲሽ ሳይገዙ
አርድ ሃርድ ድራይቭ ውስጥ መጨመር ይቻላል አ?
እንትን አለ link አለ launcher የሚባል አዎ አለ።
so በዛ በ launcher ልክ paste ስታደርገው አንደኛው browser ላይ ገብተህ
OK እንትን ያመጣልሃል እ፣ የ game ኦቹ እንዳለ ያመጣልሃል። መጀመሪያ ግን hardware እንድታስገባ recommend ያደርጋል። hardware ኡን ልክ እንዳስገባቸው የ shop ኡን game ኦቹ እ።
ምረጥ ይላል። ለምሳሌ ግን አንድ ቲቪ ላይ አንድ ነገር ነው የምታጫውተው launcher ኡ ላይ ሲሆን OK አራቶችንም አንድ ላይ ማለት ነው።
አ no አንድ በአንድ ቲቪ ቲቪ ላይ እ፣ አሁን ለምሳሌ አንድ አንድ display ላይ አንድ game ኡን ለምሳሌ ኬኖን ብቻ ከሆነ ኬኖን ብቻ ማለት ነው።
OK እ፣ አራቶችንም በአንድ ላይ በ launcher የለም በቲቪ መክፈት የሚቻልበት እ፣ የለውም በ launcher አ፣ ሰበታ branch ላይ እኮ አለን። ለምሳሌ ሰበታ ሰበታ branch የሚል አለ አይደለ? እሱ branch ጋር launcher ተጠቅማችሁ
አይ በ hardware ID ገብቶ ልክ hardware ID ን ስንከፍተው አ- አምስተኛ የ game channel መጣችና አራቱንም በአንድ ላይ የምታጫውት OK አሁን spin royal ፈረሶች አልነበረ ድሮ አራት አልነበሩ hardware ID ጋር ያሉት እሺ ግን አንደኛ አምስተኛ ተጨመርና multiple play የምትል multiple game ን የምትል አራቶችንም አንድ ላይ ልክ እንደ ዲሹ ትከፍተዋለች ማለት ነው launcher ሯ።
ቆይማ ሰበታ ላይ
እም፣ አገኘሽው ሰበታ የሚለውን ሰበታን አግኝቼዋለሁ ሌው ብዬ ነው እስኪ hardware ኡን ስትከፍቺው multiple ብላ play ብላ እሷን ነገር ነው ልትጨምርልኝ የፈለግሽው spin ኡን እና አይ።
ኬኖውን በአንድ አይ።
ላይ ይመጣል ነው አዎ ልክ እንደሷ እንድትሆን ለዚህኛው branch ነው የፈለግኩና ላስተካክላቸው ብዬ ም፣ የአሁን ያልከኝ የጠራኸውን ስም ማለት ነው
አ ጉንዶይን በጉንዶይን branch
ግን ጉንድሮ የሚል የለም I think ወይ username ተሳስቼ ከሆነም check አድርጌ ልደውልልሽ መልሼ በስልክ በቃ አገኝሻለሁ ዋይሳ ብለህ ትደውል ችግር የለውም አዎ አዎ እሺ መልስ በቃ ደውል ልደውልልሽ መልሼ እሺ እሺ